ሄሎ
አሎ ጥራትን ሰላም ጤና ይስጥልኝ።
እዚህ በዚህ በዚህ ስልክ ሁለት ሺ አምስት መቶ በቤት ቤት አካውንት ላከ። ቤት ቤት ወጣ ደግሞ አካውንት አልገባም።
መቼ ነበረ?
ማታ ማታ። እሺ አዎ።
ጠብቀኝ። እሺ አንዴ
እሺ
በየትኛው ነው የምትጠቀመው? በዜሮ ዘጠኙ ነው ወይስ በሁለት ሀምሳ አንድ በሚለው?
የምትቀበው ስልክ በዘጠኙ ነው።
በዚህ ስልክ ነው። በዚህ ስልክ ነው።
እሺ ሁለት ሺህ አምስት መቶ ነው ያልከው አይደል? እሺ ወደ ቴሌብር account አርባ ሰላሳ ሁለት ሰባ ሰባንያ ሰባት ነው ነው።
አዎ
እሺ ያው confirm አድርጌልሃለሁ። ገብቶልሃል። check አድርገው።
እሺ እሺ ተደወል። እናመሰግናለን። መልካም ቀን።
እሺ እሺ
ወደ-